እንደው አምላኬ ሆይ፣ እኔ ቆይ ምልህ ነገር አምላኬ ሄሎ ጤና ይስጥልኝ ችብችብ
አብቅልን እና ሰላም
ብሎ ሄሎ አይሰማም ይሰማኛል። ኮተሌት እ፣ ለማዘዝ ፈልጌ ነበር።
ኦኬ ዴሊቨር ማድረግ አቁመናል
ኦኬ ማን አለ ሌላ ከእንደናንተ የሚሰራ?
እኔ እንኳን ማውቀው የለም
ምንድን ነው የምታዝ- የምትሰሩት እናንተ? በፊት እንትን ብዬ ነበር አዝዤ ነበር።
አዎ ልክ ነው በፊት እንሰራ ነበር አሁን ላይ አቁመናል
okay በቃ እሺ።
እሺ እሺ